hello hello ይስጥልን።
አቤት ዳዊት በቀለ አ እንደምን አለህ?
እግዚአብሔር ይመስገን።
እንኳን ደስ ያለህ። ከኢትዮ ቴሌኮም የሀያ ሺህ ብር ሽልማት ደርሷል አይደል?
አ
እንኳን ደስ ያለህ። congratulation ዳዊት። ያው ብሩ ገብቶልሃል ወደ አንተ አይደል?
አ ትላንት አዎ አ ትናንት ሳይሆን በሀያ ሶስት ማለት ነው ከትናንት አ በስቲያ አ ትላንት ወደ
very good ምን ፈልገን መሰለ profile ኦችን ፈልገን ነው ዳዊት የአንተን እንትኖች አሁን ቀጣይ ሌሎችም እንደዚሁ organize የምናደርጋቸው ነገሮች ስለሚኖሩ profile ኣችሁን organize ማድረግ ይኖርብናል እና የቴሌግራም link እንሰጥህና እዚያ እሺ ላይ ፎ- ፎቶህንና መታወቂያህን attach ታድርግልናለህ ዳዊት መልካም እሺ ስለዚህ እንትን link እልክልሃለሁ እሺ እሺ እሺ ዳዊት ያው በቀጣይ የሞባይል ስልክ ቀፎዎች አሉ እሺ በየሳምንቱ
እሺ እየሰማው ነው።
ይሰማል ዳዊት እ፣ እንዲሁም ደግሞ የባጃጅ የባጃጅ እና የኤሌክትሪክ መኪናዎች ሽልማቶች ይቀጥላሉ።
እሺ ሰው ተሳተፉ።
እሺ እሺ አባዬ መልካም፣ እሺ እናመሰግናለን።
እሺ እሺ እሺ።